ጤና ይስጥልኝ ሁለት ሶስት በቆም ንርዳ
አብሮስ ጥለን በሁሉ ስፖርት ላይ እንትን እግሩን ፓብል ማድረግ ዊዝድሮ ማድረግ ቴዲ አገልግሎት በሁሉ ስፖርት ላይ እሺ
እንትን ብሩን ዊዝድሮ ለማድረግ ቴሊው ለምንድን ነው መስጠት አይሰማኝም የሚሉት
በሁሉ ስፖርት ላይ ብሩን withdraw ለማድረግ የቴሌ አገልግሎት ለምንድን ነው የጠፋው?
withdraw ማድረግ ፈልገው ነው።
አ
እሺ ይሄ ነው ስልክ ቁጥሩ።
ይሄ አይደለም ሌላ ነው።
እሺ ይንገሩኝ ስልክ ቁጥሩ የእርሶን።
ዜሮ ዘጠኝ ሀያ
ሀያ
ዘጠና ስምንት ዘጠና ስምንት
ሰማንያ ስምንት ሰባ ሰባት
እሺ ደውለን ሌላ መንገድ እየፈለግን ስለሆነ withdraw ማድረጊያ ቴሌብር እየሰራልን ስላልሆነ በ branch እንድታወጡ ደውለን እንጠይቆታለን። በዚህ ስልክ እንደውልሎታለን። ይጠብቁ።
እሺ